ጤና ይስጥልኝ። ሳባ ነኝ ባኮ ምድርዳው ሰላም ነው?
እግዚአብሔር ይመስገን።
ቲኬት ቲኬት ተሰርግልኝ ነው ትኬት ቼክ አድርጊልኝ።
አዎ፣ እሺ እንትኑ ንገረኝ። እ፣ አስራ ሶስት ሀምሳ አንድ
አስራ ሶስት እ፣ ካሸኮልኝ ይገኛል። አስራ ሶስት ሃምሳ አንድ ዜሮ ዜሮ ዜሮ ሶስት ዜሮ ዜሮ ዜሮ ሶስት እሺ
አቃደውልና አርሰናል ማለት ነው። አጋዚ ምን ነው ምን ነበር ምለው ግራኝ ከበደኝ። ጎል ነው ኮርናል ነው ደግሞ ኮበዝ ነው እና አሰላ ኤምሬት ሳይሰዳ እዚህ ምናምን እያሉ ሰዎች ዊንዳን ካራቦ ካፕ ላይ ሁለት ለዜሮ አሸንፎ ነበር እኮ አሁን ድጋሜ እ፣ ሙዬ
ድጋሙ ልብ ነው የሚደበድበኝ።
ሄሎ
ሄሎ
እ